ሄሎ
ሄሎ hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ናችሁ?
እግዚአብሔር ይመስገን። ኪንግስቶን ሆምስ የደወሉት ምን ልርዳዎት?
አዎ መረጃ ፈልጌ ነበረ።
እሺ የምን ነበረ የአክሲዮን ነው ወይስ የቤት?
ኦ አክሲዮንም እየሸጣችሁ ነው?
አሃ
አላወኩም ነበር። ምን ያክል ነው መግዛት የሚቻለው?
ምን አለሽ?
ምን ያክል ነው መግዛት የሚቻለው? አላወኩም አክሲዮን እየሸጣችሁ እንደነበረ።
okay ከሀያ ሺህ እስከ ሁለት ሚሊዮን ባለው ውስጥ መግዛት ይቻላል።
እ፣ ስንት ነው የአንዱ አክሲዮን ዋጋ?
አምስት መቶ ብር
አምስት መቶ ብር።
አ service charge አለ?
አሃ ይኖረዋል። አዎ ምን ያክል percent ነው?
እስከ maximum አምስት percent ማለት ነው። ከአንድ percent እስከ አምስት percent ባለው
እሺ እ፣ እኔ የፈለኩት የነበረ የቤት መረጃ ነበር የፈለኩት።
okay እሺ አፓርትመንት ቤቶችም አሉን።
የተጠናቀቀ አላችሁ እንዴ?
የተጠናቀቀ ሳይሆን under construction የሆኑ ናቸው ያሉን።
የት የት site ያለው?
ወደ ሰሚት አለን፣ ሀያት አለን፣ ሲኤምሲ፣ ጀሞ፣ ቱሉ ዲምቱ አለን
ጀሞም አላችሁ?
አለን። አዎ ምን ያክል percent ደርሷል?
የጀሞ በእርግጥ መሰረት ላይ ነው። ይሄ በጣም progress ኡ ከፍ ያለ ከሆነ የሚፈልጉት ስልሳ አምስት percent ሀምሳ percent የደረሱ አሉ። ወደ አያት ወደ ሰሚት ምናምን ያሉት ሰሚ አዎ እነሱ ላይ ሽያጭ አላችሁ?
አለን። አዎ
እም፣ አለን እነሱ ላይ አለን። አዎ ሽያጭ አለ።
አለን። አዎ የት አካባቢ ነው ያሉት እርሶ?
ላፍቶ okay እሺ። ምናልባት የሽያጭ አማካሪዎች ወደዛ አካባቢ ልኬልዎት ያለውን መረጃ በየየ site ኡም ዋጋቸው ስለሚለያይ per ካሬ ዋጋቸው ምናልባት ላፍቶ አካባቢ ከሆነ ያሉት ወደዛ ልኬልዎት ብሮሸርም ስለሚኖር ያለው በካሬ ዋጋቸውን progress ኣቸውን ሙሉ detail ኡ መረጃ
ማግኘት ሲማን ይችላል። ስራ እኔ- ቢሮ ዋት ላይ ቢሮ ላይ ስለሆንኩ ማለት ነው።
okay አዎ፣ እኔ እኔ ጋር እኔ ቀጠሮ ነው የማስይዘው የሽያጭ okay።
አማካሪዎች ጋር እንዲገናኙ ነው እንትን የምለው እኔ ለዛ ነው።
እሺ በስልክ ልታገናኝ ትችላለች? ስልካቸውን ትነግሪኛለች?
ይቻላል። እኔ ማስተላለፍ እችላለሁ የእርስዎን ስልክ።
በቃ አስተላልፊልኛል። አሁን ከላፍቶ ወደ ስራ ቦታዬ ወደ ታሪክ ቤት ስለሆነ okay እሺ። ስም ማን ልበል ራሄ ራሄል።
አ እሺ እሺ። ስ- ምን ላይ ነበር ማስታወቂያችንን የሰሙት?
እኔ እም፣ ሬዲዮ ላይ ሬዲዮ ላይ።
አዎ።
እሺ እሺ። እንዲደውሎ ታደርጋለሁ። እሺ እሺ።